እየሰራ አይደለም። ሄሎ ሄሎ፣
አቤት
ምን ነበረ?
እ?
ምን ነበር? ከቤት ቤት ነው።
አዎ እንትን የሆነ ትኬት ነበርና ምን ሰዓት እንደደመረ ማወቅ ፈልጌ ነበረ።
የትኛው የ virtual ነው ስፖርት ነው?
የስፖርት
እሺ፣ cashier ኮዱን ንገሪኝ።
አስራ አምስት ሰማንያ አንድ
አንዴ ጠብ አስራ አምስት ሰማንያ አንድ ዘጠና ዘጠኝ ሰላሳ ዘጠና ዘጠኝ ሰላሳ የትናንትና ትኬት ነው አይደለ?
የአስራ ስድስት
እኮ የአስራ ስድስት አዎ።
እንትን አልተዳመ ምን ነበር ማወቅ የፈለግሽው?
እ ምን ሰዓት ነው እየደመረው እዚህ ላይ እንትን ማለት ስላልቻለ የዛኑ ቀን ነው በአስራ ስድስት አይደለ የተቆረጠው? ጨዋታውን እንዳለቀ ወዲያው ነው እ ሰዓቱን ማወቅ አንችልም።
እሺ ቆይ ማታ ነው የደመረልሽ።
እ መጨረሻ ላይ ሰባ አምስት ብር ዊዝዶ አድርገሽ ወጥተሻል አይደለ?
እ?
በአስራ ስድስት መጨረሻ ላይ ሰባ አምስት ብር በ- ከትናንት ወዲያ ማለት ነው አስራ ሰባ አምስት ብር ዊዝዶ አድርገሽ ነው አይደለ የወጣሽው?
አዎ፣ አንድ ብር እንደሱ ነው።
ከሰባ ሁለት ሲቀርሽ እሺ ከዛ ከዛ በኋላ እሱ ላይ አዎ ዘጠኝ መቶ ስልሳ ሶስት ብር ደመረልሽ።
ሰዓት ማወቅ አይቻልም።
እ
ሰዓቱን ማወቅ አይቻልም።
አንድ ሰ- ሁለት ሰዓት ላይ ነው የሚለው አስራ ዘጠኝ ከሀምሳ አምስት ነው የሚለው ሁለት ሰዓት ማለት ነው ማታ። እሺ ምናምን ሰጠ እሺ፣ አመሰግናለሁ።